ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ቀመር ኦንላይን ቀምሬ ነበርና በአንድ ነው የጨስኩት፣ ግን ቦነስ አልሰጠኝም።
ስንት ነው odd ኡ?
አንድ ሀያ አራት
የ total odd ኡስ?
total odd ኡ ዘጠኝ ስድስት አይ የለውም ቦነስ
ነው። ከአስር በላይ መሆን አለበት total odd ኡ?
አይ ተካፍሎ ከአስራ ስምንት በላይ መምጣት አለበት ተካፍሎ።
okay ነው።
አዎ እሺ።
እሺ በቃ አመሰግናለሁ።